ጤና ይስጥልን ቤተሰቤት ዮናስ ነው የምንረዳው።
ከቴሌ ወደ ቤት ቤት ለማስገባት
እሺ ወስጄ ማለት ነው።
እሺ
ከዛ የት እንደገባሩ ነው እስቲ deposit ያደረጉበትን message screenshot አድርገው ይላኩልን። ቴሌብር የላኩልዎትን ማለት ነው። WhatsApp ላይ ወይም ፌስቡክ ላይ የላኩልን።
WhatsApp ልኬያለሁ።
WhatsApp አሁን ልከዋል።
አንተ ላክልህ።
WhatsApp ላይ የላኩትና ከዛ እናሳውቅልዎታለን እኛ። በቻፓ ነው አይደለ deposit ያደረጉት?
አዎ ለማስገባት ነበርኩ ወደ ጌስት ቤት።
አዎ ስለዚህ እናሳውቅልዎታለን ለቻፓ። የላኩትና message ኡን screenshot አድርገው ይላኩልን
እሺ፣ WhatsApp ላይ ወይም ፌስቡክ ላይ።
ህገወጥ ንገረኝ። እሺ
የዋትሳፑን ነው።
አዎ እሺ ዜሮ ዘጠኝ
እሺ ዜሮ ሶስት
እሺ
አንድ መስመር ላይ ጠብቁኝ። ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት አዎ
እሺ በሱ
በሱ WhatsApp WhatsApp ላይ ይላኩ ልከዋል።
ቅድም ልኬ ነበርኩ እንደ ረጊላ ተላክል
ምን አሉኝ ደንበኛችን?
ጠብቀው ነው ያለው እንግዲህ እንደዛ process
አዎ። መቼ ነበር deposit ያደረጉት?
አሁን ቅድም ነበረ አዎ እኮ አሁን ከሆነ ትንሽ ጠብቁት። ለሳ- ለቻፓ እናሳውቅልዎታለን እኛ ሪፖርት እናደርጋለን። ከዛ ይገባልዎታል። ስለዚህ ይጠብቁት ትንሽ። ያው አሁን ስለማይኖሩ እነሱም እስከ ነገ ድረስ ይጠብቁት። ነገ ሲነጋ ያዩትና check ያደርጉልዎታል። ችግር የለም ይገባል።
እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ